hello ጤና ይስጥልን።
አብሮ ይስጥልን። የሆነች መኪና አሁን አይቼ ነበረ ያሪስ ሁለት ሺህ ስምንት ዘጠና አንድ ሺህ ታርጋ አ አ ዘጠና አንድ ሺህ ታርጋ የለጠፈው ሁለት ሺህ ስምንት የለንም የያሪስ compact ነው ያለን።
እኮ ያ- ያሪስ compact ሆኖ ሁለት ሺህ ስምንት ሞዴሉ ሁለት ስምንት አለን።
አ እኮ እ ባንክ ስምንት መቶ ሺህ ብር አወጣለሁ አለ ተሲ አዎ እኮ ሀያ ሶስት
እ እ ሀያ ሶስት
ሀያ ሶስት አዎ
ኦኬ እሺ